ጤና ይስጥልኝ ሁሉ ስፖርት ባኮምን ለወዳሁት እሺ ሰላም ነሽ?
እግዚአብሔር ይመስገን።
የእናንተ ኮስተመር ነኝ። ስትጫወቱ በቴሌብር ነው የሚጠቀመው።
እሺ አሁን ደግሞ ቴሌብር ኦንላይን ላይ የለም ብር ዲፎዝ እንዲያደርግ ወደ ውሉ ስፖርት ማለት ነው።
አዎ፣ ስለዚህ ከተማ ቤት ኤሎ የተደረገ ነው።
ወደ ወደ ኤሎ ካጅ ቀይሯል።
ካሎት አንበሳ ባንክ ይችላሉ፣ ግን አሁን ሲስተም አፕዴት የተ- እየተደረገ ስለሆነ ነው።
okay okay፣ update እየተደረገ ነው። እሺ ልጠበቅሽ።
እሺ መልካም thank you፣ እናመሰግናለን።